hello ጤና ይስጥልኝ ችችር ሄሎ ሄሎ ትእዛዝ አዝዤ ነበር ግን አልመጣልኝም። ሳምንት ሆነው
የመቼ order ነበር? መቼ order አድርገው ነው?
በሰላሳ
እስቲ ስልክ ቁጥር ይነግሩኛል?
ዘጠኝ አስራ አንድ እሺ ሀምሳ እሺ ዜሮ ዜሮ ስልሳ ዘጠኝ
ትዝታ ነው ትድ- ትዝታ ትዝታ ነው ታደሰ የሚለው። አዎ ሌላም እዛው ጋር ወንደሰን የሚልም አለኝ እዛው ትእዛዝ ላይ አሁን ሽንኩርት?
እዚህ ላይ ሽንኩርት ነበር አይደል order ያደርጉት?
አዎ አዎ ይሄ fail አድርጎ ነው group ስላልሞላ እ፣ ትዝታና ወንዴ ብቻ ነበሩ አዎ አዎ እሱ እና የአስር ኪሎ ተረድቻለሁ።
ከፍለው አይደለ?
የአስር ኪሎ አዎ አዎ የአስር አዎ፣ ኪሎ አምስት ከፍለን አምስት።
ነበር።
አዎ ልክ ነው። አይ ትናንትና ደውዬ ይመለሳል ብሎኝ ነበር ግን አልገባልንም ብሎ ላይ
አዎ 24 ሰዓት ሲሞላው fail ሲያደርግ ራሱ system ላይ ነው የሚመለሰው።
ከ system ማለት እኛ account ላይ ማለት ነው።
አዎ በቴሌ ብር አዎ ለእያንዳንዱ ግን ሀያ አራት ሰዓት አልፎታል። ቆየ በጣም አዎ ልጅቷ ዛሬ እንዳጋጣሚ ስላልገባች ነው። ነገ ግን refund ይደረጋል ከይቅርታ ጋር።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። መልካም እሺ።
እሺ